እንዳትመልስ ልበለው ደግሜ እናቴ። hello ደጉ
አቤት እንዳትመልሰው እሺ። ለ team leader ም እንዳትሰጠው
እኔ በቃ እና እሺ ታዲያ የት ላድርገው? እሺ በቃ አንተ ጋር ይቀመጥና ነገ ለ area manager ጋር ታወራዋለህ።
ቤት ይዤው ልሂድ።
በቃ አንተ ጋር ይቀመ- ይቀመጣል። area manager ን ነገ ታወራዋለህ። እሺ
እሺ order ኡን complete አይባልም።
እንግዲህ ያው እስኪ እንግዲህ
እኔ እኮ አልክ እየገባኝ አይደለም እኮ ይሄ አዲስ ነገር እኮ ነው።
አይደለም አትመልሰው። በቃ አሁን አይመለስም። አንተው ጋር ነው የሚያድረው። ነገ ይደርና አ- አይደለም ከስራል ከሆነ ማለት ነው ከስራል ማለት ነው በአጭር አማርኛ ማለት ነው። አንተ ጋር የሚቀመጠው አንሳን ከስራል ከሆነ አሁን እኮ ስራል ኮምፕሊት ይባል ባህል በይ
አዎ በቃ መስ እሺ በቃ እሺ ኮምፕሊት ይባላል።